የሬስቶራንት ችግር ነው። እሺ ሳሚ ሄሎ ሄሎ ሰላም ነው?
አለን ሄሎ አስራ ስምንት ሰማንያ ከሄሎ አይሰማም አስራ ስምንት ሰማንያ አራት ምን ሆነብህ?
እኮ ከቤዝ በርገር እዛ ጋር ነው order ወጣብኝ።
ወጣብኝ። ስም ማን ነው?
ሱራፊል መሰለኝ ሱራፊል ሱራፌ መሰለኝ። አዎ እሺ አንዴ ጠብቀኝ።
ቆይ እስኪ መልሽልኝ።
ሱራፌል አቤት አቤት አቤት አስራ ስምንት ሰማንያ አራት ነው ያልከኛ?
አስራ ስምንት ሰማንያው ከበርገር ቤት ካዛንች
ይኸውልህ ማንም አልያዘውም። ወደኋላ ላይ የተመለሰ order ነው። እሺ
እኮ እኔ ማንም ጋር ላይ ይዞ አይደለም ነበረ።
ያለው እ እኔ ጋር ገብቶ ነበረ ወጥቶብኝ ነው።
አይ ከካዴ ነው ሲጀመር እና ማንም አልያዘውም። አስራ ስምንት ሰማንያ አራት እሺ ሰማንያ አራት ሲሆን ሰማንያ ሰማንያ አስራ ስምንት ሰማንያ አራት ላይ አስራ ስምንት ሰማንያ ከቤዝ በርገር
መድኃኒዓለም እሺ አንዴ ጠብቀኝ ሱራፌል።
እሺ አሁን አንተ ላይ ማንም order አላስወጣም ከዚህ
አይ እንትን የሚል ከሆነ የሚመለስ ከሆነ እንድትመልሽልኝ አይ መመለስ አልችልም። እኔ ሌላ ሰው access ካለው ነው። እሺ ማየት ግን እችላለሁ። like እስኪ አንተ ላይ ነው ያለው ማለት ነው።
እኮ አይ እኔ ጋር እንኳን ወጥቷል ገብቶ ነበር።
እንደዛ ከሆነ እኩል accept ስትሉ system ኡ እንደዛ ያደርጋል። ሌላ እንደዛ driver ላይ ገባል። አዎ እሺ አንዱ ሺፍረግ ጸደቀ ምግብ ቤት ነው ረስተ የወጣው። እሺ ምግብ ቤት አለ